ነው ጤና ይስጥልኝ ቤተሰቤት
ጤና ይስጥልኝ። ሰላም አላችሁ?
ሰላም እንዴት ነህ?
እንትን withdrawal ጠይቄ ነው
withdrawal እሺ
በዚህ ቁጥር ትናንትና።
okay አልገባልህም withdraw ብለኸው አዎ confirmation ይፈልጋል።
confirmation ነው እሺ አንዴ ጠብቅ ስንት ብር ነበር አራት ሶስት መቶ
እሺ አራት ሶስት መቶ ብር ነው።
አዎ
ኦኬ እሺ እሺ ገዛኸኝ ጥላሁን ነው አይደለ?
ገዛኸኝ ጥላሁን እናት።
አዎ confirm አድርግልሃለሁ። እሺ ትንሽ ቆይተህ ሞክረው።
እጅግ በጣም አመሰግናለሁ።
እሺ እሺ፣ መልካም ቀን ይሁንልህ።
አመሰግናለሁ።